ዶሮ እወዳለሁ ግን ዶሮ አልሰራም።
hello hello፣ አቤት ጤና ይስጥልኝ። ሰላም ነው?
አቤት፣ ያው ሰላም ነኝ።
ሜላት ነኝ ከዶክና real estate አስታወስክ?
አዎ ያለፈው ጊዜ ልከሽልኝ ነው። አይ ሀሳቤን ቀይሬያለው ቀይሬያለው እባክሽን፣ okay እሺ፣ ይቅርታ ቀይሬያለው እሺ ችግር የለውም።